ክረምቱን አትቅሪ ቤደረሽ አክላት አክላት አክላት አክላት አክላት ለየችኩላት እህገዳ ሰኔ ተጠናቆ እህገዳ በሐምሌ ሲተካ እህገዳ ናፍቆት በክረምቱ እህገዳን ይጨምራል እህገዳ ቤቱንም ደጁንም እህገዳን ያቀዘቅዝ እህገዳ ዝናብ አይደለም ወይ እህገዳ ሲያጡ የሚያስተክዝ ዓለሜን አጥቼ እኔ ተክዣለሁ አንቺንም ሸኝቼ ናፍቆትሽን ይዣለሁ ነግቶም ሲመሽልኝ እጽናናልሻለሁ እኔ ተስፈኛሽ ነኝ እጠብቅሻለሁ ዛሬም ነገም ሁሌም ብትመጪ መች ጠግብሻለሁ ዛሬም ነገም ሁሌም ብትመጪ መች ሰለቻለሁ ዛሬም ነገም ሁሌም ብትመጪ መች ጠግብሻለሁ ዛሬም ነገም ሁሌም ብትመጪ መች ሰለቻለሁ አገናት አገናት አገናት አገናት ነይ ችኩላት እገዳ ግምት ሲሰማዩ እገዳ ሲንጓጓ ዳር ዳር እገዳ ማየት የኔን ውሎ እገዳ ማየት የኔን አዳር እገዳ መለየትሽ ከብዶኝ እገዳ ሳዝን በደመናው እገዳ ይሰማሽ ሆኖይ እገዳ የልብ ልመናው አልስቅም አውርቼ እንዲያው ፈዝዣለሁ አሉልም አውግቼ በሐሳብ ተይዣለሁ ልቤን መልሽልኝ ነይ ተጎድቻለሁ ጭንቄን ፈውሽልኝ በይ ተረትቻለሁ ዛሬም ነገም ሁሌም ብትመጪ መች ሰለቻለሁ ዛሬም ነገም ሁሌም ብትመጪ መች ጠግብሻለሁ ዛሬም ነገም ሁሌም ብትመጪ መች ሰለቻለሁ ዛሬም ነገም ሁሌም ብትመጪ መች ጠግብሻለሁ አገናት አገናት አገናት አገናት ነየኔ ችኩላት ተድማም ሰው በክረምቱን አትቅሪብኝ ደረሽ አክላትሽን ተድማም ሰው በክረምቱን አትቅሪብኝ ደረሽ አክላትሽን አክላት አክላት አክላት አክላት ነይ ችኩላት እገዳ ካፊያው ሲጀማምር እገዳ ደጁ ረሰረስ እገዳ ይብላኝ በዚህ ጊዜ እገዳ ፍቅሩን ላልጨረሰ እገዳን እንዳይቀር ወጨፈ እገዳን እንዳይጥል ነፈሰ እገዳ ያንቺን ይስትዝታ እገዳ ማን ሰው ይመልሰው አይንሽን አይቼ ምን ዳመነላለሁ አካልሽን አግኝቼ ምን ወሸበላለሁ ፈጥነሽ ድረሽልኝ ላይሽ ጓጉቻ ብርዱም እንዳይነካሽ ታሰፍቻው ዛሬም ነገም ሁሌም ብትመጪ መች ሰለቻለሁ ዛሬም ነገም ሁሌም ብትመጪ መች ጠግብሻለሁ ዛሬም ነገም ሁሌም ብትመጪ መች ሰለቻለሁ ዛሬም ነገም ሁሌም ብትመጪ መች ጠግብሻለሁ